ጤና ይስጥልኝ። ምን ስፖርት ነው አኮ የምንረዳው?
ሰላም ሰማ ስፖርት ነው የምንረዳው?
የተበላ ብር ቀርቶብኝ ነበረ።
የተበላ ብር ቀርቶብኝ አዎ፣ ወደ ቴሌብር እንትን ብዬ ድሮ ወዞ ሲያደርጉ ነው።
አዎ፣ አዎ።
እሺ፣ ድሮ ያደረጉበትን ትራንዛክሽን ሂስትሪ ስክሪንሻት አድርገው ቴሌግራም ላይ ላኩልኝ።
እሺ፣ እሺ።
ስልክ ልስጠውት የቴሌግራም ወይ ደግሞ website ኣችን ላይ የጥያቄ ምልክቷ ላይ አዎ።
የቴሌግራም ምልክት አለች። እሷን ሲነኳት አዎ።
ወደ ቴሌግራማችን ትመራውታለች። እዛ ላይ ላኩልን።
ትኬቱን ልላከው ነው?
ትኬቱን ሳይሆን ያስተላለፍክበትን transaction history ውን እሺ፣ እሺ፣ እሺ።
transaction history ውን screenshot ነው የምታደረገው።
okay፣ okay፣ እሺ፣ እሺ፣
እሱን screenshot አድርገህ ላክልን።
እሺ፣ እሺ።